hello ሰላም ጤና ይስጥልን ጭብጭብ
hello ጤና ይስጥልኝ።
አብሮ ይስጥልን። hello እንትን ነጭ ሽንኩርትና ዝንጅብል አዝዤ ነበረ።
እሺ እ፣ ከትላንት ወዲያ ደውላችሁልኝ የምርት እጥረት አለ ነገ ይመጣል ብላችሁኝ ነበረ። ትላንት አልመጣም።
ዛሬም አልመጣልሁትም።
ዛሬ እስካሁን አንተ ደውሎልኝ እሺ አንዴ ቁጥሮትን ይንገሩኝና check ላደርግልዎት።
የምንን ቁጥር?
ስልክ ቁጥር እሺ ዜሮ ዘጠኝ አስራ አንድ እሺ ሀምሳ ዘጠና ስምንት ስልሳ አምስት
ሳምራዊት በሚለው ነው።
አ ሳምራዊት እሺ ምን ነበረ? ሶስት አይነት ካሮት
አይ ይህ- አይደለም።
አሀ፣ የእርሶ ነ- በእርሶ ነበሩ አድሚን?
አዎ እ፣ ነጭ አሀ፣ ነጭ ሽንኩርትና ሽንኩርት፣ ዝንጅብል ዝንጅብል፣ አዎ፣ ሎሚ ምናምን የቆየ አዎ፣ ሎሚ ሎሚ መጥቶልዎታል?
አዎ፣ ሎሚ ቃሪያ፣ አቮካዶ መጥቶልኛል።
አሀ፣ የቀረው ነጭ ሽንኩርትና ዝንጅብል ብቻ ነበረ።
አዎ
ያልተደወለም ነበር እስካሁን?
አልደውልም።
እህ፣ ዛሬ ወጥቶልዎታል። ቁጥር ልስጥዎት? የ driver እሺ ስልሳ ዘጠኝ
ስልሳ ዘጠኝ ዜሮ አንድ
ዜሮ አንድ
ስልሳ
ስንት ስንት ሰባ አራት በአራት ስልሳ መ- ስልሳ አዎ።
ስልሳ የት እንደደረሰ አዎ ደውል ጠይቁት። አዎ እሺ አመሰግናለሁ።
እሺ እናመሰግናለን። እሺ መልካም ቀን።
አሜን። መልካም ቀን ለእናንተ